መዝሙር መቶ ሀምሳ ከቁጥር አንድ እስከ ስድስት ሃሌሉያ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት እልልታ ባለው ጸናጽል አመስግን። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ
አለ ብዙ ክብር አለ ብዙ ምስጋና አለ ብዙ ክብር ለሰራዊት ጌታ ላንተ ለእግዚአብሔር አለ ብዙ ምስጋና አለ ብዙ ክብር ለሰራዊት ጌታ ለእግዚአብሔር ይመጣ ክብሮ ድድር በገና ይመጣ ክብሮ ድድር በገና የዓለም መድኃኒት ጌታ አንተ ነህና ይመጣ ክብሮ ድድር በገና የዓለም መድኃኒት ጌታ አንተ ይኸው ስግደቴ በዙፋን ስር በብዙ ግርማ በብዙ ክብር በኪሩቤል ላይ ከብረን የምትኖር ላንተ ለኢየሱስ ለሆንከው እግዚአብሔር ነፍሴ ትባርክ የድሏን ዜማ የውለታዋን ድምጿን ታሰማ ላንተ የሆነውን ላንተ ሰዋለ በምስጋና ቃል እጠራሃለሁ በእጆቼ ይኸው ጭብጨባ በእግሮቼ ይኸው ስብሰባ በአንደበቴ ልስተግብ ለአንተ ብቻ ለእግዚአብሔር በእጆቼ ይኸው ጭብጨባ በእግሮቼ ይኸው ስብሰባ በአንደበቴ ልስተግብ ለአንተ ብቻ ለእግዚአብሔር አለ ብዙ ምስጋና አለ ብዙ ክብር አለ ብዙ ምስጋና አለ ብዙ ክብር ለሰራዊት ጌታ ላንተ ለእግዚአብሔር አለ ብዙ ምስጋና አለ ብዙ ክብር ለሰራዊት ጌታ ለእግዚአብሔር ይመጣ ክብሮ ድድር በገና ይመጣ ክብሮ ድድር በገና የዓለም መድኃኒት ጌታ አንተ ነህና ይመጣ ክብሮ ድድር በገና የዓለም መድኃኒት ጌታ አንተ ነህና የውልልታ ልዩ ዝማሬ ከቅዱሳን ጋር ሳመን ካብሬ ባመሰግን መች ጠግብና ብቻህን ንጉሥ ጌታንና በሙሉ ኃይሌ በፍጹም ልቤ ጥዑም ዜማዬ ላንተ አቅርቤ ለአባትነት ክብር ይብዛል ለጌትነት ይሰገድል ነፍሴ ትባርክ የድሏን ዜማ የውለታዋን ድምጿን ታሰማ ካንተ የሆነውን ላንተ ሰዋለሁ በምስጋና ቃል